Hello ሰላም ጤና ይስጥልኝ።
cashier code ለመስጠት ነበር።
ይቅርታ እሺ። እንዴት ነግረኛለህ? cashier code ኡ አስራ ሶስት እሺ ሃምሳ አንድ እሺ ዘጠና ዘጠኝ ዘጠኝ አርባ ሌላም አለ።
ቆይሻ እንዴ ልጨርስ። ይሄኛው lost ነው። ብዙ ሎስት እ?
አለው። lost ነው lost ነው ይሄኛው።
እሺ ስድስት lost አለው። እሺ እሺ።
ሌላኛውን ንገረኝ።
አስራ ሶስት እሺ
ሃምሳ አምስት እሺ
ሰማንያ ዘጠኝ እሺ ዜሮ አራት ዜሮ አራት ይሄ ደግሞ ሁለት lost አለው።
ሁለት ሶስት አዎ እሺ እሺ መልካም ቀን እናመሰግናለን።
ይሄ ሁለት ልክ